hello አቤት።
ጤና ይስጥልኝ።
ጤና ይስጥልኝ።
ከቺፕቺፕ ነበር ምደውሎት።
እሺ።
ቺፕቺፕን እየተጠቀሙ ነው አይደለ?
አ አ እሺ። system ላይ ያስቸገሩት ነገር አለ? fail እያደረገ አስቸግሮታል system ኡ?
እስካሁን አላስቸገረኝም።
ምንም ያስቸገሩት ነገር የለም።
ምንም አሁን አሁን ሰሞኑን ከአመት በዓል በፊት ከአመት በዓል የአመት በዓል ማግስት ነው ምናምን ነው ያዘዝኩትኝ። ከወዲህ አላዘዝኩም። እንግዲህ okay። እሺ።
ከበዓሉ በፊት እሺ። ቅ- ቢስተካከል ብለው የሚነግሩን ነገር አለ እንደ comment?
አሁን እንግዲህ ጥሩ ነው።
እሺ። እሺ።
አዎ።
check አሁን ጥሩ ነው።
ለማድረግ እሺ። እሺ። እናመሰግናለን። መልካም ችግር የለም። እሺ፣ እሺ። ሰሞኑን አዛ